ይመቻል አይናማ አይንሽ አይን ሲቃኝ ፍቅርሽ በደሜ ገብቶ ሲናኝ ያንቺ መሆኔ ናወቃለው አርገበቻለሁ ሸበላ በሁሉም መብቀው በቃል ኪዳን ጸንተን ሸበላ ወደን ተስማምተናል ቁም ነገር ጠብቀን ሸበላ በቀላሉ የማይበገር ሸበላ ፍቅራችኑ ጣፋጭ ቋሚ ዘላቂ ሸበላ ታውቃለች መላ ልመና ልወዳት ልመና ልወዳት ልመና አልመካባት እኔ ነው ብላ ለፍቅር ብላ መታ ከጎኔ ውላ የኔ ሸበላ ልመና ልወዳት ልመና ልወዳት ልመና አልመካባት እኔ ነው ብላ ለፍቅር ብላ መታ ከጎኔ ውላ የኔ ሸበላ ሸበላ ስናውጋ ውለን ከፊት ላይ ሳታት ሸበላ ለዓመት እንደራቀ ጀመርን አፍቃት ሸበላ ለልቅሷ ብቻ ትማርከኛለች ሸበላ በመውደድ ቋንቋ ታነቃቃኛለች ሸበላ ታውቃለች መላ ልመና ልወዳት ልመና ልወዳት አልመካባት እኔ ነው ብላ የፍቅር ብላ መታ ከጎኔ ውላ የኔ ሸበላ ልመና ልወዳት ልመና ልወዳት ምን አልመካባት እኔ ነው ብላ ለፍቅር ብላ መታ ከጎኔ ውላ የኔ ሸበላ አይነ እመዋ አይኗ አይኔን ስቃኝ ፍቅሯ በደሜ ገብቶ ሲናኝ ያንቺው መሆኔን አውቃለሁ ቃል ገበቻለሁ አይነ እመዋ አይንሽ አይኔን ስቃኝ ፍቅርሽ በደሜ ገብቶ ሲናኝ ያንቺ መሆኔን አውቃለሁ ቃል ገበቻለሁ ሸበላ በውበቷ ኮርታ አትመጻደቅም። ሸበላ ወይ እንዳላዋቂ አትቅበጠበጥ። ሸበላ ያስተሳሰቧን ልክ እርጋታዋን መረቅ። ሸበላ ያችን የኔ ቆንጆ እንዲወዳት ወሰንኩ። ሸበላ ታውቃለች መላ ልመና ልዳት ልመና ልዳት ምን አልመካባት እኔ ነው ብላ ልፈቅር ብላ በታ ከጎኔ ውላ የኔ ሸበላ ልመና ልዳት ልመና ልዳት ምን አልመካባት እኔ ነው ብላ ልፈቅር ብላ መታ ከጎኔ ውላ የኔ ሸበላ ሸበላ ምን ክለው ባላት ሶስት ለብቻ ሸበላ የሚነገር ጠፋታሁኝ ምለው ሸበላ ያንተነኝ ብትለኝ ያንቺን ብያል ሸበላ ምርጫ ይሆንላት በቃ ወዳታለሁ ሸበላ ታውቃለች መላ ልመና ልወዳት ልመና ሁሉ ዳግም አልመካባት እኔ ነው ብላ የፍቅር ብላ በታ ከጎኔ ሁላ የኔ ሸበላ ልመና ልወዳት ልመና ልወዳት ልመና አልመካባት እኔ ነው ብላ ለፍቅር ብላ መታ ከጎኔ ሁላ የኔ ሸበላ ልመና ልወዳት ልመና ልወዳት ልመና አልመ